ሄሎ
ሄሎ፣ ሰላም ጤና ይስጥልኝ።
አብሮ ይስጥልን።
አቶ ዳንኤል አዎ፣
ከ STEAM for Kids ነበር የምደውለው።
እሺ፣ እሺ።
እ፣ ከዚህ በፊት ናታን እና ሶሊያ እ፣ weekend class ወስደው ነበረ።
እውነት ነው፣ እውነት ነው።
አዎ፣ ቀጣይ እ፣ October five ላይ እ፣ አድማ- beginner class ሌላ እንቀጥላለን።
መልካም። መች ነው?
October five October።
እንጀምራለን።
okay፣ okay። ስለዚህ ምንድን ነው የሚያስፈልግ?
placement ይዝልሃለሁ አሁን interest አዎ፣ ናቸው።
ያጅልኝ፣ እሺ እ፣ ያጅልኝ።
እና መተህ discuss እናደርጋለን or መች- text መች ልምጣ?
ልላክ ላከውን አ text አለ።
በሚመች ሰዓት በሚመች እ፣ ትችላለህ።
ቅዳሜ ቅዳሜ ምጣ። ቅዳሜ ጠዋት
እና ይችላል ቅዳሜ ጠዋት መምጣት ትችላለህ።
መልካም።
እሺ እሺ መልካም